ልዩ ነኝ ከወንዶ ገነት። connection በጣም እያስቸገረን ነው። redeem ም እየለቀቀ አይደለም። እሷ ሳንቷል።
እሺ አንዴ ጂ ልዩ
hello
hello አቤት።
redeem እየተስተካከለ ነው።
እሺ connection በጣም እያስቸገረን ነው።
አሌክስ ለማን እሺ እሺ እሺ፣ connection ኑን ለገዛኸኝ አናግሮ። እሺ redeem ኡ እየተስተካከለ ነው።
እሺ እሺ እሺ